ነው እባክዎ የሚለጠው?
በሲቢኢ ብር ወጪ ለማድረግ የለም እንትን ምኑ?
ሲቢኢ ብር ወጪ ለማድረግ ፈልጌ ነበር።
ካቻን ይጠቀሙ።
ሄሎ
በካቻ ይጠቀሙ። ደንበኛችን
ሲጠቀም ካቻን ይጠቀሙ።
ካቻ ወደ ሲቢኢ ብር ያወጣዋል?
አዎ
ኦኬ ኦኬ። አይ እሺ